ሚኒስትር ቤት አቤት ኦርደር አድርጌ ነበር።
ምን አድርጌ?
ኦርዲ- ኦርዶ ኦርዲሮ
በሮች ነው
እ ሄሎ፣
አቤት ቆይ ይቅርታ እንዲጠብቀኝ እሺ።
አቤት
ሄሎ ጤናችን እ እ ኦርዲሮ አድር- እዚሁ ነበር።
እሺ፣ አልገባልህ?
አዎ እሺ፣ አንድ የቤት ቤት ቁጥርህ ንገረኝ እና check ላድርግልህ።
ዜሮ ዘጠኝ አስራ ሶስት እሺ፣ ዘጠና ስድስት ዘጠና አራት እሺ፣ ስልሳ ስድስት ስልሳ ስድስት ብር ነው። ሄሎ ሄሎ ሄሎ ሄሎ፣ አቤት ስንት ብር ነው? ስንት ብር ነው? ስንት ብር ነው?
አራት ሺህ አራት ሺህ ዛሬ ዛሬ ሶስት ሺህ ሶስት ሺህ አሁን- አሁን አዎ እሺ፣ አንዴ ጠብቀኝ። ማን ልበል ስምህን?
አበራ ብርሃኑ እሺ ይኸው approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
አራት አራት ሺህ ነው።
አዎ አራት ሺህ አይ እሺ። ስለደወልክ እናመሰግናለን። መልካም ምሽት።
አይ